Hello
ጤና ይስጥልኝ ከአሪፍ ጌም ነው የደወልንልዎት።
አዎ transaction ምንም ሪስ- እንትን የለኝም። ለዛ እኮ ነው ምንም የገባልኝ text ም የለም ምንም የለም።
እሺ እዛው betting site ኡ ላይ transaction history የሚለው ሲገቡስ እስካሁን ያወጡትና ያስገቡትን ብር የሚያሳየው ዝርዝር ውስጥ ይሄንንም አ።
አላሳየሁትም።
አላሳዩኝም። እዛ ላይ check ላድርግና ልደውልልሽ ወይንም በደንብ አዎ እዛ ላይ ስለሚቀመጥ የቴሌግራም አ።
ቁጥራችን ሰጥቶትና እሱን ሲያገኙት screenshot አንስተው ለእኛ ይልኩልናል በቴሌግራም።
እሱን ብቻ ነው የምልከው። እሺ አዎ ደንበኛችን እሺ ንገሪኝ። ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት እሺ ዜሮ አንድ ሀምሳ አምስት
እሺ
ሲልኩ ስምና ስልክ ቁጥር አብረው ያስቀምጡልን ያስመዘገቡበትን ይሄን የሳፋሪውን ቁጥር።
እሺ
እሺ ሌላ መረዳውት ነገር አለ?
የለም። አመሰግናለሁ ማለት እሺ ስለደውልኛ ምን አመሰግናለን። ቀጠሮ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።